ጤና ይስጥልኝ የጤስ የጥሪ ማዕከል እባክዎን ልርዳዎት?
ሰላም ነው።
ሰላም እንዴት ነው?
እኔ እንትን እ ኮምቦልቻ እሺ
ታይልኛለህ? ስንት ነው?
ለመቼ ለመቼ ፈለጉ?
ከሶስት ቀን በኋላ ይቻላል?
ከሶስት ቀን በኋላ እ ይቻላል።
እስኪ ልኝ እሺ። እ ለስንት ሰው ነው?
አንድ ሰው ነው፣ አንድ ሰው ነው።
እሺ መሄጃ ብቻ እ አ መሄጃ ብቻ።
ከሶስት ቀን በኋላ ሰኞ ማለት ነው።
እ ሶስት ቀን አ ሰኞ
እሺ አለ ዋጋው 3196 ብር ነው።
እህ ጠዋት አንድ ሰዓት ከ20 አንድ ሰዓት ከ50 7 ከ45 8 ከ40 እና 9 ከ40 አለ።
አሃ እ እንዴት ነው መቁረጥ የሚቻለው?
በዚህ አሁን ስሙ ስም ይነግሩኝና እ እኔ ምዝገባ ይዘሉታለሁ። ከዛ በስልኮ text ይደርሶታል። እሱን አሳይቶ ባንክ ቤት ማንኛውም ባንክ ቤት ክፍያውን ይፈጽማሉ ማለት ነው።
እህ እዛ ይቻላል?
ይቻላል። አዎ እሺ መልሼ ልደውላለሁ።
በቃ